Hello, David, ጤና ይስጥልኝ።
አብሮ ስትልህ ምን ልታዘዝ? ቴሌዊን ነው።
አይ ሁለት ብር ሲሄድ ነው። ከዚህ ነው የሄደው።
እሱ ልህን መስመር ላይ ትጠብቀኛ እንዴ?
እሺ
ያው subscribe ስላደረግ ሁለት ብር ወስዶ ስድስት ትኬት አለ።
እሺ፣ እሺ በቃ ማስ ለማስቆም ነው።
እሺ አቋርጬ እልሃለሁ።
እሺ፣ እሺ፣ እሺ መልካም ጊዜ።
እሺ።
እሺ በይ።